Hello?
Hello ጤና ይስጥልኝ።
ጤና ይስጥልኝ። ዶንኪው ነው የምለቀው።
እ ለመመዝገብ ነበረ እና ክፍያውን ለማወቅ እሺ ይችላሉ። ስምዎትን ማን ልበል
እ ብሩክ ዮሐንስ
ከየት አካባቢ ነበር የደወሉልን?
አሁን ያለሁበት ነው ወይስ የምኖርበት?
አይ አዎ፣ አይ የሚኖሩበት።
አዲሱ ገበያ
እሺ ስልክዎትን ይነግሩኛል?
ዜሮ ዘጠኝ አስራ አንድ እሺ ስልሳ አምስት እሺ ዘጠና አንድ አርባ
እሺ ኦንላይን ነው በአካል?
እ ኦንላይን የፈለኩት
እሺ ሶስት ወር ነው ኮርሱ የሚፈጀው።
እሺ ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን link እንልክልዎታለን። በአካል የተማሩትን በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል። ጥያቄ ካለዎት መጠየቅ ይችላሉ። የዛ ሰዓት አስራ አምስት ቀን assignment የሚሰሩበት ይሆናል። አንድ ወር ደግሞ final ቪዲዮ ሰርተው የሚመረቁ ይሆናል።
እሺ ሌላ ክፍያው ስንት?
ክፍያው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ማለቴ እኮ ጠቅላላው ስንት ይመጣል?
አስራ አምስት ሺህ አስራ አምስት ሺህ አዎ
እሺ አስብበትና
ያስቡበትና ይደውሉልን ይችላል።
እሺ እሺ መልካም ምሽት። ሄሎ ሄሎ